ሄሎ
ጤና ይስጥልኝ ታደል አምቡላንስ
አብሮ ይስጥልኝ እንትን አምቡላንስ ልካችሁልኝ ነበር እዚህ አግድም እሺ
እንትን ወደ ሀዋሳ ነው የሚሄደው እሺ እና ካምቦ- ከሀዋሳ ስመጣም በአምቡላንስ ነው የመጣውኝ እና እዛ ማንም ስላሌለኝ ልጆች ልጄ ይዤ ነው የመጣውኝ
እሺ እና አሁን ልጄ ይዤ ልግባ ስል አይሆንም እያለኝ ነው ያለው።
እ፣ ቅድም ደውላልንሽ አይደለ ከአንቺ አንቺና ስንት ሰው ነው ሌላ ያለው ተጨማሪ ይሄን አንድ ሰው ነው ያለው፣ ትልቅ ሰው አንድ ሰው ነው ያለው እና ልጄ ደግሞ ጥዬ መ- ይሄ ትልቅ ስላለው ይዤ ነው የመጣሁት ይዤ ነው የሚሄደው።
እኮ አንቺና ልጅሽ ለምን መሄድ አትችሉም ታዲያ አንቺና ልጅሽ ሂዷ
እህ እህ፣ አንቺና ልጅሽ የሁለት አመት እኮ ነው እ?
የሁለት አመት ቴዲ እንዴት ነው? አንድ ሺህ ብር ነው። አዎ ከዛ በላይ ነው። ሄሎ ሌላው ቆይ እስኪ እባክሽን ጠብቂኝ አንዴ supervisor ኤን አውርቼ መልሼ ልደውልልሽ እሺ እሺ